መኖሬ መታመኔ ነው የኔ ቅርስ ኩራቴ ክብሬ ላንተ ይብላኝ እንጂ ላንተ ይብላኝ እንጂ አላጣም ወዳጅ ላንተ ይብላኝ እንጂ ላንተ ይብላኝ እንጂ አይጠፋም ወዳጅ ጎኔን ስትለየው በውሎና ዳሩ በውሎና ዳሩ ቡና ሲጠጣብኝ በቅርብ መንገዱ ደውሬ ለጋሜት ማይሰጠሁት ቦታ ልቤ ማይተረታ መች ቀረበ ሐሜት መች ቀረበ ወሬ መች ቀረበ ወሬ እምነቴን ስትገለው በዓይኔ ያየሁት ዛሬ ያንተ ያለኝ ፍቅር እስከ ዛሬ ኑሯል አሁን ግን ተቀብሯል መርምሬ ብረዳ ድብቅ ልቦናህን ገና ከጅማሩ መች ደክም ነበር የማልዘልቀው ፍቅር ይታየኝ መስመር እኔን የሚቆጨኝ የሚያንገበግበኝ የሚያንሰለስለኝ ድብቅነት ሞልቶ ለእኔ ግን ጸነት ሲፈጥረኝ ላደለኝ ከእንግዲህ አልተማመን አቷል አክትሟል ላንተ ያለኝ ክብር ክብሩ ተፈጽሟል ጉድጓድ ባትገባ በርባ ያለት በቃ የቆሙት ነው ታማኞች ረስ ቃሌን በቃሌ ሳላጥፍ ችዬ መኖሬ መታመን ነው የኔ ቅርስ ኩራቴ ክብሬ ላንተ ይብላኝ እንጂ ላንተ ይብላኝ እንጂ አላጣም ወዳጅ ላንተ ይብላኝ እንጂ ላንተ ይብላኝ እንጂ አይጠፋም ወዳጅ እንዳተኛ ገብተን እንዳሻ ስትወጣ እንዳሻ ስትወጣ ከመሰረት ስትቀር ሲመስል ስትመጣ ስቄ ብቀበል ውስጤ የበገመ ልቤ መሰከረ የፍቅሬን መሰረት ከስሩ የናድከው ከስሩ የናድከው የሩቅ ሀሳብ ትመን ባጭር ካለከልከው ቃል አክባርነቴ ማመኔ ካስቀጠል ያንተስ ነገር በቃ ያክብር ኩታን አውልቀ ካላከው ላንተ ካልተስማማ በተከናነበው ልበስ ይማርብ የሀፍረትን ሸማ የቅሌት መዝገብ በአደባባይ ወጥቶ ስምህ ሲወራ ከሰው ላትቆጣ